ሌላው ሀሱ ይክለ ሄሎ ከገርጂ ከኑድል ኮር ከኑድል ኮርነር order ይዤ ወሎ ሰፈር ጨርሼዋለሁ። ግን ስልሳ አምስት ብር ነበር የሚለው ሀምሳ ብር ነው ያሰበልኝ። በአርባ ዘጠኝ ደቂቃ ነው የጨረስኩት።
በአርባ ዘጠኝ ነው አንድ አርባ አምስት ደቂቃ እኮ ነው የተሰጣችሁ። አርባ ዘጠኝማ off time ነው። በ- ነው ከአርባ አስራ አምስቷ አምስት- አስራ አምስት ብር ይቆረጣል ታዲያ የሚያስጨምረው ደግሞ ኦፍታይም እኮ የሚገባው ኦፍ ታይም ሲሆን ኦፍታይም እኮ የሚገባው ይኸውልሽ ከአርባ አምስት በኋላ አደ ከሱ ከሰጠሽ በኋላ ኦፍታይም የሚገባው
ዞሮ ዞሮ አርባ ዘጠኝ አራት ደቂቃ ራሱ ጨምርበት ነው አርባ ዘጠኛ ያ አርባ ዘጠኝ እንግዲህ ብር።
አላቅ- ግን ደግሞ አርባ አምስት ደግሞ ደቂቃ ነው ቆረጠ ኦፍ ታይም አስር አርባ ቆረጠ።
አምስት ደቂቃ ነው የሚሰጣችሁ።
ደግሞ ኦርደሩ እ?
ራሱ ኦርደሩ ራሱ ከገርጂ ወሎ ሰፈር ስልሳ አምስት ብር ነው።
እኔ እንዴት ጃስቲ ነው?
ቼክ ላድርግልህ ንገረኝ።
ምኑን ስሜ ሮቤ ላይ ለማርያም ነው እ
ሄሎ
ሄሎ order ኡን ንገረኝ።
order number ኡን አላውቀውም። ጨርሼ picked up ብዬዋለሁ እኮ picked up ካልኩ በኋላ እ?
ነው ሀምሳ ብር order number ኡን አላውቀውም። picked up ኮ- በኋላ ነው ሀምሳ ብር ያሰበልኝ
ስም ማን ነው?
ሮቤ ላይ ለማርያም
እ? እ?
ሮቤ ላይ ለማርያም ሄሎ ይቋረጣል።
ሮቤ ኃይለ ሮቤል ኃይለ ማርያም
እሺ አይልሃለሁ። ከየት ያነሳውን ኦርደር ለው ከኑድል ኮርነር
ከኑድል እሺ አንዴ ካደርግልሃለሁ። እሺ ቻው።